Hello hello hello
ይሰማኛል።
ሰላም እንደምን ዋልሽ? ሰላም እግዚአብሔር ይሰማል። አሁን አ፣ ጆሲ አዘዞ ነኝ። እንትን ነበር cashier እ፣ ታነሽልኛለሽ ብር
ምንድን ነው ሞልቶብን አይደለም lock ሳይሆን እ፣ ብር ሞልቶ balance ዘጋ። እሺ አዎ cashier የት ነው?
ሰባት የሚል ጆሲ አዘዞ
ጆሲ ያዘዙ አ፣ ቤት ማን ነው?
ቢትመን አዎ የጆሲ- ጆሲ ያዘዙ ቤት ማን ነው ያለው? እ እ፣ cashier cashier ስንት ነው ያልከኝ? ጆሲ ካሸር ሰባት ካሸር ካሸር ሰባት ሰባት balance አ።
ዘግቶባቸው ነው አ- አስራ አራት ሺህ ብር balance cashier ሰባት ነገ ነው የሚከፈተው አይደል? እሺ እስከዛው በሌላ cashier ተጠቀምሽ ጆሲ።
እ፣ እ፣ እሺማ እ፣ እንትን እንትን ማድረግ አይቻልም እ፣ upgrade ማድረግ አይቻልም ወደ ሀያ አምስት ሺህ ብር ምናምን ታወቀልሃለሁ። ይቻላል ይቻላል።
ጥሩ እነሱን አድርጊልኝ። እ፣ እሺ ሌላው ደግሞ cashier እ፣ ሶስት cashier ሶስት cashier አራት እንትን አድርጊልኝ። እ፣ lock አድርጎ ነው ወይ password ቀይረሽ ላኪልኝ ካላስቸገርኩሽ ቴሌግራም ላይ እሺ ሶስት እና ጆሲ አራት ሚላ ሶስት እና አራት አዎ እሺ ሶስት አራት አዎ እነዚህ ከፍቼ ሪሲት አደርግልሃለሁ።